ውሸትነት ብታወራረጂ እዚህ እስክስታሽን አሳየን እንግዲያ እንዲያ መብትን ቀጥቅጦ ወቅባህልሽን ተውረዳጊና የውሽን ጠይን እንዲያ እንዲያ የምንጀሩማ የዳንኪራው አላቻ ያምረም ወግ ጨፈራው እንዲያ እንዲያ ዳንዲያ የምትሄጅባት ዳንዲያ ሰብታዊ ነጥብ ዳንዲያ በመልካም ጠረን ዳንዲያ ሽታ የለበት ዳንዲያ ከመደሰቻሽ ዳንዲያ ከአበባው ሰፈር ዳንዲያ እልፈኝ ስራ ዳንዲያ ዙሪያዊ ታከል ከአባ ደርቤ የወርች ለምለ አብረሽ ተዋቢ እንዳንቺ የለም የቀሚስ ዘርፍ በአልማዝ ጌጤመ በበር ተለፍለፍ ተያይ ደፈር የቀሚስ ዘርፍ ባልማዝ ጌጢመር በበር ተለፍለፍ ተያይ ደፈር ለአንገትሽ ሐብል ወርቅ አስለክሽን እንዳይከፋ ልኬልሻለሁ ጌታ ሰረችን ክንዶች ላይ ይታል ከዳር እስከ ዳር ይድማቀለሽ ልኬልሻለሁ ለእጅሽ ወርቃማ ይድማቀለሽ ለእጅሽ ወርቃማ ይድማቀለሽ ለእጅሽ ወርቃማ ታዲያ እግርሽ የታረም በጣም ሽወር ለማላዋጣ የአይንሽስ ጠቀስ ጠቀስ ሱስ በህግ ይታጭ እሽርጡሽ ረጋ ረጋ ከልቤ እንዳይሰጋ አይኖችሽ ከይረቱ አሻግረው ከሚነቱ እንዲያንዲያ ኧረ እንዲያንዲያ እንዲያንዲያ እንዲያንዲያ ኧረ እንዲያንዲያ እንዲያንዲያ አትሸነፊ ተወራረጂ እስቲ እስክስታሽን አሳየኝ እንዲያንዲያ መብትሽን ቅጥቅጥን ወቅባክልሽን ተውረዳጊና ሊዮሽንጥሽ እንዲያንዲያ የምንጀሩማ የዳንኪራው አላቻ ያምረማ ውብ ጭፈራው እንዲያንዲያ ያንያን እግርሽ ጎንጎን ያንያን በመልክ በረቱ ያንያን ውበቱ ዲዛይን ያንያን ካሰላለፉ ያንያን ለጥርስሽ ንጣት ያንያን በአካም ተነቀሽ ያንያን ለዓይኖችሽ ድምቀት ያንያን በኩል ተጠቅነሽ የእስክስታን ውበት የእስክስታን ለዛ አንቺ ትበቂ ሌላው ሳይበዛ በልዩ ሽንጥሽ ተውረግረግ የለ ተወራረግ አትረጭብኝ በልዩ ሽንጥሽ ተውረግረግ የለ ተወራረግ አትረጭብኝ ለአንገትሽ ሐብል ወርቅ አስለክቼን እንዳይከፋሽ ልኬልሻለሁ ጌታ ሰርች ክንድሽ ላይ ይታል ከዳር እስከ ዳር ይድመቀለሽ ልኬልሻለሁ ለእጅሽ ወርቅ አምባር ይድመቀለሽ ለእጅሽ ወርቅ አምባር ይድመቀለሽ ለእጅሽ ወርቅ አምባር ታዲያ እግርሽ የታረም በጣም ሽወን ለማላዋጣ የዓይንሽስ ጠቀስ ጠቀስ እሱስ በሕጌ ይታገል ከሽንጥሽ ረጋ ረጋ ልቤም እንዳይሰጋ አይኖችሽ ከይረፉ አሻግረው ከሚነቁ እንዲያንዲያ ኧረ እንዲያንዲያ እንዲያንዲያ እንዲያንዲያ ኧረ እንዲያንዲያ እንዲያንዲያ አትሸነፊ ተወራረጂ እስቲ እስክስታሽን አሳየን እንጂ እንዲያንያ መጥቀም ቅጥቅጥ ወግባግልሽን ተውረግረጊና ሊየው ሽፍሽ እንዲያንያ የምንጀሩማ ጨፈረ